hello hello આવે છે ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
አለንደና ከወዳ vehicle manufacturing ነው የደወልኩልሽ።
ወይ እሺ
እ፣ ድርጅታችን በ junior አካውንታንትነት እየቀጠረ ነው እና open position ስላለ ሰኞ ጠዋት አራት ሰዓት ላይ መጥተሽ የጽሁፍ ፈተና እንድትወስጂ ለመንገር ነው የደወልኩልሽ።
already ስራ ይዣለሁ አባ
okay፣ እሺ፣ ይቅርታ መልካም ቀን።
እሺ እሺ ችግር የለም።
thank you so much እሺ እሺ